አቤት ሰላም ነው። እንቅልፍ ለመጣ ቆም ነበር።
እሺ ይቻላል። ህፃኑ እድሜው ስንት ነው?
እ?
ህፃኑ እድሜው ስንት ነው? በእድሜዋ ስሙን እድሜ እድሜ እድሜው ሁለት አመቱ
ልዩ ብቃት ችሎታ አለ ብለሽ ታውቂያለሽ? ህፃኑ እ?
የህፃኑ ልዩ ብቃት የሆነ ችሎታ ጫጫታ አለ፣ አይሰማም ድምፅሽ።
ኧረ ይሰማል ማለት አሁን
እሺ ምን አልሽኝ?
ህፃኑ ልዩ ብቃት ችሎታ አለ ብለሽ ታውቂያለሽ ወይ?
አዎ
እድሜው ስንት ነው?
ሁለት አመቱ።
ምንሽ ነው?
እኔ አክስቱ ነኝ።
እሺ ስሙን ንገሪኝ። ህፃኑ ስሙን አዎ አማኑኤል ባዝዘው።
የቤተሰብ ውስጥ ይኖርሻል? ዜሮ ዘጠኝ
አስራ ስምንት
እሺ አስራ አራት
እሺ ሰላሳ ሶስት ዘጠና ስምንት የእናቱ ስልክ ነው።
የህፃን ወራሽ የት ነው?
ባህር ዳር
የተጠየቀው መመለስ ይችላል? ሰዓት ያወራል በደንብ ያው እ፣ የሁለት አመት ነው። ፊደሎችን ከ A እስከ Z ይናገራል። የሰውነት ክፍሉን በእንግሊዝኛ ይናገራል። በቃ ነገሮችን ቃላቶችን
እሺ ያስኩን ስም ማን ይባላል?
እ?
ስምሽ ማን ይባላል? ይቅርታ ተረዴት ደረጀ
እሺ ስልክ ቁጥርሽ ውሰድ በደንብ ጊዜ ወስድ ሀያ አንድ እሺ ስልሳ ስምንት እሺ ሀምሳ ሰባት ዘጠና አንድ
ማስታወቂያው ምን ላይ ነው ያዩት? ማስታወቂያው ምን ላይ ነው ያዩት?
ማስታወቂያ እ፣ ምን ላይ ነው ያዩት?
ቴሌቪዥን ጋር
እሺ ስለደወሉ እናመሰግናለን። መልካም ቀን።
እሺ